ተነስልኝ አርፌ ረዲኔ ባኮ ምርዶ
አንድ አንድ መረጃ ስሸት አድርጌ ቴሌግራም ዛሬ ነብና ምላሽ አልተመለሳለኝ።
አስመዝግበው ነበር።
አ
እሺ ደመኛችን በዚህ ቁጣ ሲመገቡ
ማለት ኬዙን ነግሬ እንደዚህ እንደዚህ ስክሪን ሾት አርኛ በሆነ ቁጥር ሰጡኝ ቴሌግራም ላይ ላክ ተብዬ እሺ ልኬው ነበር።
እሺ ደመኛችን ያየሁለት ነው። ስሞትን ይንገሩኝ ለሚ
እናለ ለሚ ለሚ ዮሴፍ
እሺ ደመኛችን ጉዳዩ ስለሚመለከተው አካል ታልፎሎታል። ጉዳይ ምላሽ ይጠበቅና ሲስተካክልሎት ደውለን እናሳውቆታለን።